Hello Makhanda.
Hallo እንዴት አመሸሽ?
አለሁልህ አብዲ ቡሽራ ማን ከሁለት ከሁለት አንዳችሁ ከሁለት አንዳችሁ ይመስላል። እሺ ሰማንያ ዘጠኝ ዘጠና ስድስት
ሰማንያ ዘጠኝ ዘጠና ስድስት እሺ ለፍቅር እንትን ብያት ነበር አሳውቂያት ነበር።
ምንድን የቢጂኤስ ነበረ?
የቢጂኤስ ነው ሰዓት
ኦኬ ጨረስኩ አሁን ጨርሻለሁ። አዎ።
እሺ በቃ ይዝልሃለሁ እሺ አሴት ምንም መያዝ ነው ኮምፕሊት ነው እንጂ አስቢ።
እኮ ያው አስተካክዬ ኮምፕሊት እልልሃለሁ ማለቴ ነው። ኦን ታይሙን እሺ አሴት ይዝልሃለሁ እሺ ናፍቀሽ ነበር ትንሽ እንጨቃጨቅሽ።
አደል። እሺ እሺ እሺ ቻው።
ቻው ባይ